કામની ની ચમચ ને ની એ લોકો ને ચમચ ሄሎ ሄሎ ሄሎ ሰላም ነው ሰላም ተመዝግቤ ነበር እና
እሺ ከዚህ በፊት ከዛ በኋላ አሁን ደግሞ እንደ አዲስ ለመመዝገብ ስሞክር ኦልሬዲ ኤግዚስት ይለኛል እምቢ አለኝ አፕሊኬሽን አውርድ ለመመዝገብ ኦኬ ፓስወርድ ፓስወርዱትን አያውቁትም
የበፊቱን አላወቅኩትም
ረስተውት ነው አዎ ሌ- ስልኬ ላይ ነበር ስልኬ ማጋጣሚ ተበላሽቶ
okay እሺ OTP code ሲያስልኩም ብያሉት ነው በ OTP ለመግባት አዎ።
forget ብለው አዎ okay ኮዛ- ስልክ ይነግሩኛል እንደ ዘጠኝ አስራ አንድ ያው ነው እሺ በዚህ በተደወለበት ነው አዎ አዎ በቃ እሺ አሳውቅሎታለሁ ለ developer ኦቹ እሱ ቀስ ያሉ ይሞክሩት እየቆዩ አዎ ኮድ እኮ ይልክልኛል ግን ኮ- ኮዱን ሳስገባ የተላከልኝን code already exist አዎ።
እያለ ይገባል okay እሺ ችግር የለውም እሺ አሳውቅሎታለሁ ይስተካከሉታል እሺ እሺ እሺ አመሰግናለሁ ይደርሳል አይደል ቶሎ
እ፣ የሚሰራውን ነው አዎ እ፣ እኔ እንጃ ቶሎ ይጨርሱት አይጨርሱት አላውቅም ግን አሁን አስተላልፍሎታለሁ እሺ ብዙም አይ አይቆይም።
ለማዘዝ ፈልጋለሁ እሺ